ጤና ይስጥልኝ Best Bet ዲቦራ ነኝ በኩል ነው
ሄሎ ሄሎ አቤት
እንትን ትኬት ጥያቄ ነበረ።
እሺ ምን ሆኖብህ ነው
ትኬቱን አልፎልኛል፣ ግን ቀይ አበራል።
እሺ እስቲ cashier code ኡን ንገረኝና check እናደርገዋለን
እዛ scan ታደርገው ቀይ አበራብኝ፣ ግን ይኸው እሺ ንገረኝ መጨረሻ ላይ ያለችልህ cashier code የምትል
ዳን ያምዳን ያምደ አስራ አንድ
አስራ አንድ አርባ ስድስት አርባ ስድስት አስራ ስምንት አስራ ስምንት ዘጠና አራት ዘጠና አራት የትኛው ጨዋታ ላይ ነው ቅሬታ ያለክ ማርሴል እ?
ሁሉም እኮ አረንጓዴ ነው ቀይ የለውም
ኧረ እዛ አልወስድ አለኝ ልጁ ጋር ስሄድ አረንጓዴ ቀይ አበራብኝ የማርሴል ልጅ የየት- የየትኛው ጨዋታ ነው ቀይ የበራው የማርሴል ማርሴ okay አዎ እሺ ተቀያሪ ተጫዋች እ, እንትን ይላል ብለህ ነው አይደል ያረካው አ- አያገባም ብዬ ያው
እሺ አንድ ጊዜ መስመር ላይ ጠብቀኝ እሺ።
Hello ማለት ሰም እ፣ አንዴ check አድርጌ መልሼ ልደውልልህ መስመር ላይ ከማቆይክ በዚህ እሺ።
ስልክ ብደውል አገኛለሁ
አዎ እሺ በቃ በዚህ ስልክ ወይ- check እ?
ወይ ወይ የእኔ ራሴ እደውላለሁ።
አይ check አድርጌ ስጨርስ እኔ እደውልልሃለሁ ችግር የለውም በዚህ ስልክ ቢ- ቢያንስ ስንት ደቂቃ?
እ፣ ለ provider ኦች ነው ማሳውቀው እና ልክ እንደመለሱልኝ እ፣ መልሼ እደውልልሃለሁ ምክንያቱም እኔ እዚህ ጋር ሳየው status ኡ ሁሉም green ስለ አረንጓዴ ስለሆነ status ኡ እሺ።
ደግሞ ለሱ ነው የሚለው እ።
አ፣ በሰው ስልክ ነው የምደውልልሽ።
እሺ አንተ ያንተን ስልክ ስጠኛ እሺ ያንተን ስልክ ሰላሳ አንድ ዜሮ ዘጠኝ ሰላሳ አንድ ሀምሳ አራት ሀምሳ አራት
አርባ አርባ ሀያ ስድስት እሺ ማልበል ስምን ነው ሙባረክ።
ሙባረክ አዎ ካፈላ ነው ዳኒ ጋ ማለት ነው።
እሺ አዎ አዎ አዎ፣ እሱን አይቼዋለሁ የተቆረጠበትን እሺ፣ እሺ ሙባረክ ቼክ አድርጌ እደውላለሁ እሺ እሺ፣ እሺ እሺ